hello
ሰላም ሰላም።
እንትን ነው ዋሽንግተን ነው።
አዎ ነው።
እሑድ እሑድ ትሰራላችሁ እንዴ?
አዎ እንሰራለን።
እሺ ዋጋ ማወቅ ይቻላል? የ MRI ምን ያህል እንደሆነ ምን የ MRI ነው?
chest ነው የሚለው ጽሑፍ ማለት ባልነበረ
እኮ እርግጠኝነት ምን እንደሚል ንገረኝና ልንገርሽ።
lumbar ዋጋው lumbar lumbar scan ነው።
lu- lumbo sacral የሚል ነው።
አዎ አዎ
እንደዛ ከሆነ ሁለት ሺ አምስት መቶ ስልሳ ነው። with without contrast ነው ዊዝ አይ ኮንትራስት ዲስ ኮንትራስት with contrast።
እ
እሺ ቆይ አንዴ ልንገርሽ።
ማለት
without contrast አራት ሺ አምስት መቶ አምስት ብር ነው።
እሺ ዊዝ ከሆነ with contrast ደግሞ ቆይ አንዴ ሰባት ሺ ስምንት መቶ አምስት ብር ነው።
OK እሺ በቃ ቀጠሮ ምናምን ያስፈልግማ ዝም ብሎ መምጣት ነው።
patient ኡ ምን አይነት ሁኔታ ላይ ናቸው?
እ እያመሟት ነው።
ማለት እ፣ እዚህ መተው ወረፋ መጠበቅ ይችላሉ። በጣም አስጊ ሁኔታ ላይ ናቸው።
አይ ይችላሉ ወረፋ መጠበቅ በቃ እንደዛ ከሆነ ም፣ ችግር የለው መምጣት ትችላላችሁ። አስጊ ሁኔታ ላይ ምናምን ከሆነ ብዬ ነው የጠየኳችሁ።
OK አይ አይደለም በቃ መምጣት ትችላላችሁ።
እሺ እሺ